Hello? Hello? Hello, sir. Long Island District? Hello?
ሄሎ ሰላም ጤና ይስጥልን ዲስትሪክት
ብር ድሮ አድርግቼ ብር አድርጌልኝ ነው እሺ መቼ ነበረ እ መቼ ነበር አባ በትናንት ማታ እሺ ደውለህ ነበር
እ ደውለህ ነበር አዎ ደውዬ ወደዚህ ወደ ስምንት ምን ደውዬ ነው
እሺ ስ- መቼ ነው የደወልከው ትናንት
አ
እሺ ስልክን ትነግረኛለህ
የአካውንቴ አ
ዘጠኝ ዘጠኝ ዜሮ አንድ
የቤስት ቤቱን ማን ነው አዎ ዘጠኝ ዜሮ አንድ እሺ
ስልሳ ስድስት እሺ አርባ ሁለት አርባ ሰባት
የቤስት ቤት አካውንት ነው አ
መቼ ነበር ትናንት ወደ ነው አይደለ አ ማታ ስንት ብር?
መቶ ብር ሶስት መቶ ብር ያለ ሳንቲሞች ልኬላቸዋለሁ እ እንትን ይለዋል እሺ አንዴ approve እስኪያደርጉት ነው እሺ
ናቸው ይገባል ነው እስከ ነገ ጠዋት ይገባል
ግን በካፒታል ከዚህ በኋላ መደወል ምናምን አያስፈልግም እ መደወል ምናምን አያስፈልግም ኧረ ችግር የለውም እነሱ update እስኪያደርጉት እየጠበቅን ነው እንጂ እ ይገባል እሺ እሺ ስለደወልክ እናመሰግናለን አባ
እያበደ ነው ብሩ እኮ አየር ላይ